ሻይ ቡና እዝሻለሁ ቢያንስ
ወይ Sorry ውሃ እዛችኋል? ውሃ ሻይ ቡና እዛችኋል?
አላዘዝንም።
እና
Okay እናዛለን። አሁን ውሃ ምናምን በምን ከየት ታዛል? እንዴት ታዛለ? በሰሞኑ ያላዘዝ በቀደም ያላዘዝከው
Okay ይሄ እኛ አይደለንም። ለዛ ብዬ ነው ማንም ያዘ
ጽሕፈት ቤት ነበር እና የሚያዘው ግን ዝም ብለን አሁን እናንተ ስታቀርቡለት ነው እና የእናንተ ክፍል አይደለ እናንተ ናችሁ ለ- ለእንትን ለማን ነው ለማን ነው ስትል ጽፉ ነው እሱ የሚያዝላችሁ
Okay በቃ አሁን በእናንተ በኩል የሚዘዘው
Sorry ምክንያቱም በጣም ውሃ- አሁን ስብሰባዎች ሁሉ በእኛ ቢሮ ሆኖ over እም።
ሆነ እንትኑ ስብሰባ ሁሉ በእኛ እየሆነ አንድ ሰው ማዘዝ አቆመ በቃ
እንዴት ላድርገሽ?
ትጽፋለህ እኔ እጽፍልሻለሁ።
ትጽፋለህ?
አዎ፣ እ፣ እንትን እላችኋለሁ አስ- አስገቡላችኋለሁ አንተ ግን ትጽፋለህ አዎ፣ በቃ በቃሽ እኔ እኔ እጽፋለሁ። ችግር የለውም።
በአስቸኳይ ጻፍ አሁኑን እሺ አይ፣ ችግር የለውም። እሺ አንቺ ይዘሽ